ሄሎ
ስማም ጤና ይስጥልን ቤተሰቦች ምንድን አዎ ቤስት ቤት ነው። እና ምንድን ነው ቆይ ለምንድን ነው ጨዋታውን የማያርመው? ከአምናው ዘንድሮ ሶፍትዌሩ ሲሻሻል ጭራሽ እየባሰበት ነው እንዴ የሚሄደው ምንድን ነው የሆነበት?
ይኸውና አያርመውም ጨዋታ ነው። አሁን ለምሳሌ የአርሴናል ጨዋታ ብቻ ነው የወጣብኝ እሺ ወይ ቦነስ አልመለሰልንም። ሁለተኛ ደግሞ አያርመውም እንደ በፊቱ ለምንድን ነው
okay ሁሉ እያየ ነው ኦንላይን እየተጫወትንም አያርመውም። በቃ ተወዋል።
እሺ ቴሌግራም ላይ ላክልኝ እና እንዲያው እሺ አሁኑ ልክልሻለሁ።
እሺ ላክልኝ